ጤና ይስጥልኝ። አቶ ሰናይ
እ አቶ ሰናይ ነው?
አይደለም። ምንድን ምን ነበር?
እሺ አሽከርካሪ ከሆኑ ከ WePlus Solution ድርጅት ነው የምደውለው። አሽከርካሪ ነው?
ከምን?
WePlus Solution።
Okay እ አ ነኝ። አ እሺ የትራንስፖርት አገልግሎት ነው የምንሰጠው እና ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል እና አዲስ ስለሱ ነው?
ለማውራት ነው። አዎ Okay፣ እየነዳሁ ነኝ እና እሺ።
ምን app ኡን አውርጄ ነበር እንዴ?
አይ እሱ ለመናገር ነው።
Okay።
ስሞትንና እ፣ ስልክ ቁጥርን ብቻ ነው የተቀበልነው።
Okay። ምን ምንድን ነው ያልሽኝ ስሙ?
WePlus Solution WePlus እሱን አላውቅም።
በቃሽ።
እሱን አላውቅም።
እሺ።
አንዴ ሲቆም ወይ እንትን እሺ ችግር የለውም።